Hello. Hello. ሰላም ነው።
እሺ እንዴት ነህ?
አለና
እሺ ምን ልርዳህ?
ብራዘር በስቲፔት ይኔ ትናንት ማታ ጫወቱ። ከዛ ደግሞ የባየር ሙኒክ ከቦስቦል ነበራችሁ። ከዛ ደግሞ ሌላ ቢሮ አገኘው። ከዛ ደግሞ እስካሁን ምንም ቢሮ አላ- አልገባኝም።
ፖስትፖን የሆነ ጨዋታ ካለ በ24 ሰዓት ውስጥ እሱን ጨዋታ እስኪጫወቱ መጠበቅ አለብህ። በ24 ሰዓት ውስጥ ያ ጨዋታ postpone ከተደረገ በኋላ ካልተጫወቱ void ባየር- ይሆናል።
ባየር ሙኒክ ለመቼ የጫወቱኝ ነው?
ባየር ሙኒክ ዛሬ ሊጫወት ስለሚችል check አድርገው እሺ። 24 ሰዓት እስከሚሆነው ማለት ነው።
ዘ- ባየር ሙኒክ ስለዛሬ ነው።
ከትላንትና- ከትላንትና ከታቀደበት ቀን እስከ 24 ሰዓት እስከሚሆነው ድረስ ጠብቀው።
እሺ ዛ- ዛሬ አይጫወቱም መሰለኝ ባየር ሙኒክ።
የማይጫወት ከሆነ void ይሆናል። 24 ሰዓቱ ሲያልፍ ማለት ነው።
ሀያ ሀያ ሰዓት ይቆያል።
አዎ አይ አይ አይ